ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
አሁን ስልክ ወስጄ ነበር ከአንተ ነው የወሰድኩት።
አዎ የሰጠኝ ቁጥር ልክ አይደለም። ዜሮ አንድ አንድ እም አርባ ሰባት ዜሮ ሶስት አርባ አንድ አለ እንደዛ አላልኩህም እኔ
አ
ዜሮ አስራ አንድ
እሺ
አራት ሰባ
ዜሮ አስራ አንድ እ
እያያዝክ ነው በስክሪፕቶ እያያዝክ ነው አዎ።
ወንድሜ።
አዎ በስክሪብቶ
አራት ሰባ
አራት ሰባ ሰላሳ ሶስት አርባ አንድ
አራት ሰባ ሰላሳ ሶስት አርባ አንድ አዎ
እሺ፣ አመሰግናለሁ።